તેના સમય થી સેવાઓનો જમા કરવા કુલ ከኩምቦልቻ
ወደ አዲስ አበባ ወደ አዲስ አበባ እም።
ለመቼ ነው?
ለዛሬ ለዛሬ
ዛሬ ከበኋላ ምናምን ካለ ብዬ ነው።
እሺ ሌሎት አንድ ደቂቃ
እሺ።
የአንድ ሰው ነው አይደለ?
አዎ አንድ
የከሰዓት 10 ሰዓት ከ25 እና 11 ሰዓት ከ10 አለ በረራ
okay
ዋጋችሁ ስለዚህ ተመ-
እ?
ዋጋው ተመሳሳይ ነው 4408 ብር ነው
አራት ሺህ አራት መቶ ስምንት አ
okay
ልያዝሎት
አዎ የስንት ሰዓቱን የ10 ሰዓት ከ25 ወይስ የ11 ሰዓት ከ10
ማንኛው ይሻላል?
ያው check-in የሚገቡት የ11 ሰዓት ከ10 ከሆነ
እም።
10 ሰዓት እ, ላይ ነው የ10 ሰዓት ከ25ቱ ደግሞ ከሆነ
እም።
እ, 8 ሰዓት ከ40 ነው የሚገቡት
okay የአስራ አንድ ሰዓት ይሁን።
የ11 ሰዓቱ
አዎ
እሺ ማን ልበል ሙሉ ስሞትን
አቤል ታረቀኝ
ይቅርታ ማን አሉኝ
አቤል ታረቀኝ አቤል ታረቀኝ
አዎ
እሺ ቴሌግራም ይጠቀማሉ በዚህ ስልክ?
አዎ
እሺ ቴሌግራም ላይ እ፣ link ልክልዎታለሁ አሁን
እሺ እሱ ላይ ስ- ሙሉ ስሞትን እስከ አያቶት ይላኩልኝ spelling ስህተት እንዳይኖረው
እሺ እሺ ከዛ በኋላ እዛው ላይ communicate ያድርጉኝ ትኬቱንም እዛው ላይ ልክልዎታለሁ
እሺ እሺ እሺ ሌላ ምረዳውት ነገር ይኖራል
አይ በቃ
እናመሰግናለን ስለደወሉ መልካም ጊዜ
እኔ ነው